hello ጤና ይስጥልብሽ ቤት
እንትን ከቴሌብር ወደ game ኡ deposit አድርጌ
አልገባለን message ኡ ላክልና ቴሌግራም ላይ
ሶስት መቶ ሀምሳ ብር ልኬ አልገባም። ተመልሼ እንደገና ሀምሳ ብር check እኮ message ኡ ላክልና ቴሌግራም ላይ አላኩትም።
ላክልን። እሺ ለቻፓ እናሳውቃለን። የብዙ ሰው ስለሆነ የተስተካከለ ነው ይገባል። ሜሴጁን ግን ላክልን። እሺ ይቅርታ።
እሺ እሺ